ሄሎ፣ ጤና ቃል ኪዳን ቤት ቤት ረዳው ቃል ኪዳን በአንድ ወድቄ ነበረ። እስኪ እሺ፣ እንጋዩን ካሸር ኮዱን
እሺ፣ አስራ አንድ
እሺ፣ አስራ አንድ ሰባ አምስት
ሰባ አምስት አስራ ሰባት እሺ፣ ሀምሳ አምስት
እሺ። ጠቅላላ ወዱ ከሀያ በታች እኮ ነው።
okay። ጠቅላላ odd ኡ ከሀያ በላይ መሆን አለበት።
ጠቅላላ odd ኡ ሳይሆን ጠቅላላ odd ኡ ሲካፈል lost በሆነው ጨዋታ odd ኡ ሲካፈል ከሀያ በላይ መምጣት አለበት።
እሺ፣ እሺ።
እሺ፣ መልካም ቀን። እሺ